ጤና ይስጥልኝ እንዱ ስፖርት ነው ባኮ የምለዳው
ታዓጢኒ ስልክ ተዘግቶብኝ ነው። የኦል ስፖርት ምን ዋሊቶት ነው
በቃ አዎ፣ በዚህ ልጠቀም ነበርና ሆል ስፖርቱ እ
እና አሁን በቃ ዝግ ሆነ፣ አይከፍትም። ብዙ አድርጓል።
ምኑ ነው የማይከፍተው?
በቃ ብሩ አላሰኛለኝ።
ስክሪንሻት ያርጉና ቴሌግራም ላይ ላኩልን።
ወዴት
ቁጥር የያዙ
እ?
የእኛን የቴሌግራም ቁጥር የያዙና screenshot እሺ።
አድርገው ወደ ቴሌግራም ይላኩልን።
እሺ ገብቶሻል አይደል? ግን አ የሚለኝ ነገር
ገብቶኛል።
በቃ ብርም ልታስገባ አትችልም።
አዎ በቃ ዝግ አድርጓል። እ?
screenshot ያርጉና በቴሌግራም ይላኩልን።
እሺ እሺ ቁጥር የያዙ የእኛን የቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
እሺ ዜሮ ስድስት እሺ ከዛ አልደውልም አይ እዛ ላይ እናሳውቆታለን ቴሌግራም ላይ እሺ እሺ እሺ